ሜሮልኝ ሬስትልኝ ሁለት ቁርስ በፉ
ሰላም እንዴት ነሽ? ሁሉ ስፖርት ላይ ማለት ነው። ሄላ
እሺ ዲፖዚቱ ላይም ባንክ ብቻ ሆነ እንዴ?
አው ለጊዜው ይህ ግን ይስተካከላል። ዛሬ ይስተካከላል።
አዎ።
እነ ቾፓ አሪፍ ምናምን እ?
ቾፓ አሪፍ ምናምን ነበር አ- እነ ቻፓ?
ከተጀመረ ላይ- አ እኮ እነሱ አላዩን አይለንም እኛ።
እኮ ይስተካከላል፣ ይጠብቁ።
እሺ